ሄሎ
ሄሎ ያስጥልኝ ቤት ቤት
ለማስጥኝ አሁን ደውዬ ነበር። አንቺ ከሆንሽም አላውቅም እሺ ብዙ አባተራ ስለሆነ- ሰራም ብዬ እ።
ኦኬ አቪያተር ቼክ አድርገውታል እየሰራ ነው አትስ እየሰራ ነው እየሰራ ነው እ?
ታዲያ ከ- ከእኔ ስልክ ጋር ምን ቢያ ከጠዋት ጀምሮ ነው እምቢ አለኝ።
ምን አልከኝ ተስቋ እንዴ ከ-
ስክሪንሾት አድርግና እስኪ ቴሌግራም ላይ ላክልን
አ፣ የትኛውም በዜሮ ሶስቱ ቤት ሄሎ ሄሎ የ- በዜሮ ሶስቱ screenshot አድርግና ላክልን እስኪ ዜሮ ሶስት የሚል ያላችሁ ቁጥር አዎ ል- እንትን ለን ቆይ አንዴ ወይ ቁጥሩ ልስጥ እሺ ዜሮ ዘጠኝ ዜሮ ሶስት ዘጠኝ ዜሮ ሶስት አርባ አራት አርባ አራት ሰላሳ ሰባት አርባ ሰባት ሰላሳ ሰባት አርባ ሰባት አርባ ሰባት አዎ በዚህ screenshot አድርግና ላክልን ምኑን ነው screenshot የማደርግልሽ? ምኑ ይህ የትኛው?
አልሰራ ያለ ቦታ እዛ ጋ ጄት ቴክሱን ክፈተውና እ, ላክልን screenshot አድርገህ ምን እንደሚልህ ማለት ነው።
እሺ እሺ አባቴ።
ሰላሳ ሰባት አርባ ሰባት ነው።
አዎ አዎ እሺ እሺ